አሀ አሉ አሉ
ወይ አሀ።
ይሰማኛል። እሺ እሺ።
ዋንኮሽን ያገናኘኝ እስቲ በእናትህ አዘውታል መሰለኝ። ይኸው ነይ እስኪ ና ታረፍ። እ ተወከይ
ሄሎ
ጤና ይስጥልኝ። ዋንኮሽ ነው።
አዎ እሺ በኦርደር ነበር መቶ አምስት ዜሮ አንድ አርባ ሶስት ኦርደር አልተቀበላችሁም?
አዎ ተቀብለናል እሺ ምን ያህል ይበል ከላ እ?
በኋላ ምን ያህል
ይበራረጣል አይሰማም
ምን ያህል ይቆያል ከዚህ በኋላ?
አይ አይቆይም አምስት ደቂቃ
እሺ ቶሎ ስጡት። እሺ ሰዓት እየሄደ ስለሆነ እሺ
እሺ አቅርቢልኝ ድራይቨር።
እሺ
እህ
እሺ በአስር ደቂቃ ውስጥ እሺ
እ